ጤናይስጥልን ቤተሰቦች ዘዴ training
እሺ አዎ እንድታይልኝ ነበረ በእናትሽ ምን betting betting ቁጥር አስ- አስራ ሁለት አስራ ሁለት
ሰላሳ ስምንት ሰላሳ ስምንት
ሀያ አምስት አስር
እ አንድ ጨዋታ ወጥቷል የአርሴናል እና የእንትና የብራይት አ- ወጥቷል።
አዎ
እሺ
ሌላው በርቷል አዎ።
ግን የቀረ ጨዋታም አለው
አ- አንድ አስራ አንድ ወጥቷል።
የአርሴናል አዎ double chance እና both team to score ነበር ያልከው both team to score ስላላደረጉ
እሺ እሺ እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ እሺ።